ብሽኪዝነት ሶስት መቶ ብር የምትወደው
ሄሎ ሁሉ ስፖርት ነው እባክህ የምንወደው
ዲፖዚት የማይሰራ ለምንድን ነው ዊዝድሮ
ዊድሮ ማይሰራው እ ምንድን ነው የሚለው
ምን የማይለው ነገር አለ ሰው ታስብላላችሁ አይደል ቁጭ ብላችሁ
ምን አሉት
ዊዝድሮ የማይሰራ ለምንድን ነው ምንድን ነው የሚለው ደንበኛችን የሚያመጣ ምን አውቅልሻለሁ እኔ እራስሽ ገብተሽ check አድርጊው እንጂ አ
በስነ ስርዓት ያዋሩኝ
ምን ስነ ስርዓት ያለሽ ስራችሁን በስርዓት ማሰሩ hello ሄሎ